ሰላም ጤና ይስጥልኝ። ሄሎ አንድ የሆነ ቲም አራሷ ጉርሻው
እሺ፣
ኦዱን ይዞ ነው መውጣት ያለበት፣ ግን አቀላብኝ
እስቲ ንገረኝ ከአሸር ኮዱን።
አስራ አንድ
እሺ፣ አስራ አንድ ሀያ
ሀያ ሀምሳ ስምንት ሰማንያ ስድስት
ሰማንያ ስድስት ሀምሳ ስምንት ሰማንያ ስድስት ሀምሳ ስምንት ሰማንያ ስድስት ሰ- አ፣ እሺ።
ሌስተር ከፕሌማውዝ ጋር
ማን ማን አልከኝ?
ሌስተር ከፕሌማውዝ
እሺ እሱም ቢሆን እኮ እሱን ቼክ እናደርጋለን፣ ግን ሌሎቹ ወጥተውባል እኮ ሶስት ጌም ነው ከእሱ ጋር የወጣብክ።
ምን ሆነ የወጣ ጸብ የወደቀ ነው?
አዎ የወደቀብክ አ፣ አይ ስላለቀቀው እኮ ነው።
እኮ እሺ። አሁን እንትን ብለው check አድርገው update አድርጎታል።
እሺ እሺ እሺ፣ እናመሰግናለን። እሺ